ሄሎ
ሄሎ፣
አቤት።
ሰላም ነው እግዚአብሔር ይመስገን።
አለኝ። ወደ አዲግራት ሮቶ ለጠፋለኝ እና መኪና ከተገኘ ነው ሳርጊያቸው ዘችል
ኦኬ። አሽከርካሪ ነህ አንተ ወይስ?
ተሽከርካሪ ነኝ። ገብረ ጻዲቅ ነኝ።
ኦኬ። ምንድን ነው የተፈለገው?
ሮቶ የሚጫናለኝ ከአዲግራት ከቃሊቲ።
እሺ፣ እሺ። ቀን መልሼ እደውልልሃለሁ። እሺ።